ሽርግር ብለህ ግን ናና ዞረህ እነዚያ ማዶን ከተራራው አይንክ ነው ወይ የሚያበራው እዚያ ማዶን ከመንደሩን ይታየኛል ሽግርግሩን የምንጃር ልጅ ሽግርግር ብለህ ግን ተውና ዞረህ Aquí. ምንጃር ላይ ተወልዶ ምንጃር ላይ ያደገ ኮረዳ ከደጁን ያዘጋደገ ወይ ልቡ ላይ ይገኝ ወይ ፍቅሯ ይበላ ሂደ ወደ ማሳ ሆዴን እኔን እንዳጉላላ ሂደ ወደ ማሳ ሆዴን እኔን እንዳጉላላ አኪ ሀገር ወይን አደጋ ወይን አደጋ አደጋ ያበቅላል ወይ ክረምትና በጋ ውብሸጋ ውብሸጋ ሀገር ወይን አደጋ ወይን አደጋ አደጋ ያበቅላል ወይ ክረምትና በጋ ውብሸጋ ውብሸጋ አንተ አትመላለስ እኔው እመጣለሁ አንተ አትመላለስ እኔው እመጣለሁ ፈርቼህ ነው እንጂ ነው ቤት ግን አውቀዋለሁ ቤት ግን አውቀዋለሁ ያም ሎጋ ይም ሎጋ እኔም አንተም ሎጋ ሎጋ ለሎጋ ሲያውጋ ያም ቆንጆ ይም ቆንጆ እኔም አንተም ቆንጆ ቆንጆ ለቆንጆ ይሰራል ጎጆ ሀገር ወይን አደጋ ወይን አደጋ አደጋ ያበቅላል ወይ ክረምቱን ከበጋ ውብሸጋ ውብሸጋ ሀገር ወይን አደጋ ወይን አደጋ አደጋ ያበቅላል ወይ ክረምትና በጋ ውብሸጋ ውብሸጋ በነጠላው ጫማና ባንተ አረማመድ በነጠላው ጫማና ባንተ አረማመድ እንዴት አለቀ ግን የአገሬ መንገድ የቡኔ መንገድ ያም ሎጋ ይም ሎጋ እኔም አንተም ሎጋ ሎጋ ለሎጋ ሲያውጋ ያም ቆንጆ ይህም ቆንጆ እኔም አንተም ቆንጆ ቆንጆ ለቆንጆ ይሰራል ያም ሎጋ ይህም ሎጋ እኔም አንተም ሎጋ ሎጋ ለሎጋ ሲያውቅ ያም ቆንጆ ይህም